ጤና ቴሌ ኬስ ወር በመገባከል
አብሮ ስል መረጃ ለመጠየቅ ነበር። ሄሎ ምን አሉኝ?
መረጃ ለመጠየቅ ነበር። አቤት አቤት። ሄሎ
ሄሎ ሄሎ አቤት ይሰማኛል።
ይሰማኛል።
ሄሎ እሺ መረጃ ለመጠየቅ ነበር
እሺ ምን ልርዳዎት?
እ፣ ስለ flight እ፣ ከናይሮቢ ወደ አዲስ አበባ
ከናይሮቢ አዲስ አበባ
አዎ ለመቼ
ምን አልከኝ?
እ፣ ለመች ቀን ነው የፈለጉት?
እ፣ ቀኑን እ፣ አሳውቃለሁኝ ግን አሁን ምን ያክል cost ያደርጋልና እ፣ ያሉትን አንዳንድ ነገሮች እንድትነግረኝ ነው።
እሺ ደርሶ መልስ አድርጌ ልንገሩት ዋጋውን።
እ፣ አንድ አንድ አንድ ከርም ብቻ።
ዋናው ብቻ ከናይሮቢ አዲስ አበባ መምጫ ብቻ።
አዎ አዎ
እሺ አንድ ደቂቃ እም። ይቅርታ መስመር ላይ ስላስጠበቅኩት።
ችግር የለውም። እሺ እሺ one way ዝቅተኛ ዋጋ ለ November 21 አድርጌ ነው ያየሁት የዛሬ ሳምንት okay እሺ ጥሩ ዛሬ ሳምንት ያለው ዝቅተኛ ዋጋ በ Egypt Air አንድ stop ካይሮ ላይ ነው። አርባ ዘጠኝ ሺህ ስልሳ ስምንት ብር ነው። በ Egypt Air ነው የሚቀንሰው።
ስንት ብር?
አርባ ዘጠኝ ሺህ ስልሳ ስምንት ብር።
አርባ ዘጠኝ ሺ ስልሳ ስምንት ብር።
አዎ እሱኛው አንድ stop ግን ካይሮ ላይ ያለው ቀጥታ በረራዎቹ ይጨምራሉ።
okay okay
ቀጥታ በረራዎቹ ሀምሳ ዘጠኝ ሺህ አንድ መቶ ሀያ አምስት ብር ነው።
okay ችግር የለውም። እሺ አርባ ዘጠኙ ይመቸኛል። ግን ምን ያክል ማለት እ፣ ሻንጣ ምናምን ነገር ተጨማሪ ነገሮች
okay ሻንጣ ሊሉት እሺ።
እም፣
ሻንጣ ሁለት piece ሀያ ሶስት ሀያ ሶስት ኪሎ እና አንድ piece ሰባት ኪሎ carry-on ነው የሚችሉት።
okay እሺ እም፣ ቀኑን አስራ አምስት ቀን ምናምን ረዘም ባደረኩኝ ቁጥር ለመቁረጥ እ፣ discount ይኖረዋል ወይ ደግሞ ሌላ እ፣ የአየር መንገድ አማራጮች discount ያላቸው ከዚህ ማለት አሁን የነገርከኝ የኢትዮጵያ Airlines ነው አይደል?
አዎ እኔ ነገርኩት የ Ethiopian Airlines ነው። ቀኑን ሌሎቹን አንተን አዎ አንድ እሱ ነው ግን ካለገርኩ የሌላ አዎ ሌላ አየር መንገዶችም ዲስካውንት ያላቸው ካሉ
እሺ ቀኑን ቀይረን ያውና በዛ ቀን ያለው ያው ይሄኛው ስለሆነ ነው።
ኦኬ እሺ ቀይረ ያው ችግር የለውም ቃል አንድ ደቂቃ አስራ አምስት ቀን አድርጌ የሌሉት እሺ እሺ
ተመሳሳይ ነው ዋጋ ዝቅተኛው ያለው ዘጠኝ ሺህ ስልሳ ስምንት ነው።
Okay፣ የአስራ አምስት ቀንም እሺ።
ቢሆን የሳምንቱም ቢሆን
Okay እሺ
እሺ፣ ሌላ ምረዳዎት ነገር ይኖራል?
የለም አመሰግናለሁ ለፍታ እሺ ይመረል እናመሰግናለን ስላደወሉኝ። መልካም ቀን።
እሺ